ሄለን ጤና ይስጥልኝ። ማርት ነው።
አ
እሺ ከአሪፍ ፔይ ነበር የምደውልሎት። ሄደን እባላለሁ።
ከየት?
አሪፍ ፔይ።
እሺ እንዴት ነሽ?
እሺ የእርሱን ስም አልበል።
ሪሃን
እሺ ደንበኛችን እ፣ ለተወሰኑ ጊዜያት በአሪፍ POS machine ምንም አይነት transaction እያየን አይደለም እና ከ POS ኡ ጋር በተገናኘ ያጋጠሙት ችግር ካለ ብለን ለመጠየቅ ነው። ያጋጠመው ችግር አለ?
ነው እ፣ አይ ሰሞኑን ሱቁም ዝግ ነበረ።
ይቅርታ ደመያችን ትንሽ ድምፆት ይቆራረጣል።
ሱቅ ሱቅ ሱቅ ለተወሰነ አንዱ ለቀን ዝግ ነበረ። ለዛ ነው።
እሺ ከዛ በፊት ግን ይጠቀሙት ነበር።
አዎ።
እ፣ ትራንዛክሽኖች እየን አይደለም። በዋሌት ነው ወይስ በካርድ ነው እየተጠቀሟችሁ ያላችሁት?
አናችሁ እኔ ካሸር አሰራኩኝ አልቀመጥም ካሸር ላይ ግን ይጠቀሙታል።
እሺ ይጠቀሙታል ሌላ ጊዜ። እሺ ደመያችን ሰባት ለ መቶ ሰላሳ ሰባት
እሺ እነሱ- ለሌላ ጊዜ ምንም አይነት ችግር ካጋጠሙት ከፖሱ ገኛ ደውለው ያሳውቁን። በዘጠና ሶስት ዘጠና አምስት በዘጠና ሶስት ዘጠና አምስት እሺ እሺ፣ ገበያችን መልካም ቀን።